ሄሎ
hello፣
አቤት፣ ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ? ቴሌዊን ነው።
ቴሌዊን የምባለው message ገብቶልኝ እሺ፣ ሁለት ቲኬት ምናምን አለ ተባልኩ።
እሺ። ቴሌዊን game ነው።
ቴሌዊን አዎ፣ game ነው።
እህ game ነው። ጥያቄና መልስና እድሎን ይሞክሩ የሚል እ፣ ይጠቀሙ ሲድ ጥያቄና መልስ የድል ጨዋታ እ፣ ሶስት ቁጥር ላይ አለ። ጥያቄና መልስ በ coin የድ- የድል ጨዋታ ደግሞ ትኬት አንድ ቁጥር ላይ subscribe ሲያደርጉ እሺ፣ እ፣ ዕለታዊ ሁለት ብር ሳምንታዊ አስር ብር ይወስድና እ፣ ትኬት ይሰጡታል። ከዛ ሶስት ቁጥር ላይ እድሎትን ይሞክራሉ።
እንደዛ ነው።
አዎ እንደዛ ነው።
እሺ፣ በቃ እሺ
እሺ።
እሺ።